hello ሰላም ነው? አይሰማም። በእውነት ሄሎ እስቲ እኮ ነው ምንም አታሩ አታወሪ። የኔ ይሰማል? የአንቺ ምንም አይሰማም። ድምፄ ነው ድምፄ ነው የኔ ድምፅ ነው እ አልማዝ አይሰማም እ እሺ አላረኩሽም እንዴ? ይሄን ይሄን ያው የሰራሁትን
እኮ እያልኩኝ ትንሽ ይበቃል። እሺ አልማዝ ድምፅሽ አይሰማም። አውቀሽ ነው? ምንም አታወሪም። እውነቴን ነው።